ሄሎ ጤና ይስጥልን። ቤስት ቤት ሰላም ነው?
አማን ነው። ድብሮች ታድጄ ነበርና እሺ ማታ ምንም በቃ እስከ- አልደረሰኝም። ልብሱ መጥቶልኛል፣ ግን እ፣ ብሩ አልገባም።
እሺ እንትን ነው ያለ ስልክ ቁጥር እኔ ቤስት ቤት ንገረኝ።
ዜሮ ዘጠኝ አስራ ሶስት እሺ
አስራ ዘጠኝ ዘጠና ዘጠኝ አርባ ዘጠና ብር ዘጠና ዘጠኝ አርባ አራት አዎ።
መች ነው? ትናንት ነው?
ማታ ማታ ስንት ብር ነው?
ዘጠና
ዘጠና ብር።
አዎ።
እሺ አሁን check አድርጎ ገብቶልሃል። እሺ እሺ